ሄሎ ሄሎ ሰላም ኤልያስ፣ እግዚአብሔር ይመስገን።
እንዴት አደርክ? ከቤት ደህና ቤት ነው የምደውልልህ።
እሺ ጂአር ላይ አዲስ ሾፖ- አዲስ እ game ኦች ጨምረን ነበረ penalty እና fire crash የሚል ማለት ነው።
Okay።
ጀምራችኋል መጫወት?
እ፣ አልጀመርንም፣ አላስጫንም። እኛ ጋር ኢንተርኔት ትንሽ አስቸጋሪ ስለሆነ ባህር ዳር ነው የምንሰራው።
እህ ልክ የላቸዋል። sample ግን game ኡ ቪዲዮ ብትልኩልኝ ቆንጆ ነበረ። ለማ ቪዲዮ አለ። እሺ እልክልሃለሁ፣ attach አደርግልሃለሁ። በምንድን ነው የምታጫውተው? በኢንተርኔት ነው በዲሽ
በኢንተርኔትም በዲሽም ዜሮ sorry።
ነው የምታጫውተው? እሺ በዲሽ አዎ።
ከሆነ እ፣ እንትን ስለሚያ frequency ስለሚያስፈልገው frequency ውና ቪዲዮዎችን attach አደርግልሃለሁ። እዩትና ሲስታ እንትን ኢንተርኔት active ሲሆንላችሁ ሞክሩት። እሺ እና ቪዲዮው ላይ አይታችሁ ደግሞ ገ- ግር ያላችሁ ነገር ካለ ደውላችሁ ጠይቁን የትኛውን ጊዜ ላይ።
እሺ ቪዲዮውን ላኪልኝና ቅድሚያ ልላክላቸውና ለልጆች እሺ ይሄን አስጭኑ ብዬ ከዛ እሺ።
እናስጭናለን።
እሺ እሺ። መልካም ቀን። እሺ ይለፍ